ጤና ይስጥልኝ ጉልት ኮርት ነው ባኮ
በቴሌ ብር website ኣችሁ ጋር አስገብቼ ለማስገባት ነበር እና የቴሌ ብር ምርጫውን አጥቼ deposit ለማድረግ ፈልገው ነው?
አዎ እሺ አሁን ላይ system ኡ ትንሽ technical የሆነ ችግር አጋጥሞናል።
እም፣ ግን ሌላ method አለ፣ በዛ method ያስገባሉ።
እሺ በምን ምርጫ አሁን ወደምነግሮት ቁጥር ያስገቡና
አዎ
ከዛ ደረሰኙን ፎቶ አንስተው በቴሌግራም ይልኩልናል።
እሺ ቁጥር ያዙ መቼ የቴሌ ብሩን እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
እሺ ስልሳ ፍትሐ አምላክ ማርዬ ነው።
እሺ እሺ ከዛ ሙሉ ስሞትን
እህ እ እ የሚልኩልን ማለት ነው በቴሌግራም ይሄንን ያስገቡበትን screenshot አድርገው ደረሰኙን
አ በቴሌግራም አዎ ከዛ ደግሞ ሙሉ ስሞትንና ሁሉ ስፖርት የሚጠቀሙበትን ስልክ ቁጥር
እሺ የቴሌግራማችንን ቁጥር ያዙ
እሺ ንገሪኝ ዜሮ ዘጠኝ
ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት እሺ አመሰግናለሁ።
እሺ